ሄሎ
ሄሎ አቤት አቤት።
ከጅብጅብ ነው መልስ የደወልኩት።
እሺ እሺ
እ፣ አሁን እየሰጠን ነው ብለውኛል፣ እንሄዳለን ብለውኛል።
እኮ ይመጣሉ።
ቢሮ አይደለም አይደል ጠብቃቸው።
ያዘዙት? ቢሮ አይደለም አይደል ያዘዙት?
ቤት ነው፣ ቢሮ አይደለም ሰፈር ነው፣ ያዘዙት?
ሰፈር OK፣ ነው።
አዎ። እስኪ ስል- ስልኩ አላችሁ ልስጦት ወይ driver ሩ?
የለኝም። text አድርግልኝ፣ እሺ እስ- እሺ እ፣ ቴክስት ቴክስት አያደርግም።
አድርግልኝና የመስመር እደውልልህ። እ?
የመስመር ስልክ ስለሆነ text የመስመር ስልክ ስለሆነ text አያደርግም።
እሺ ምን ላድርገው ታዲያ? ብዬ እስክሪብቶ አልያዝኩም። ሰላም እዚህ ስልክ ልንገርሽ። እሺ ንገረኝ።
አስራ ሁለት ሀያ ሰባት
ዜሮ ዘጠኝ
አስራ ሁለት አንዴ አንዴ እሺ፣ አንዴ ችግር ታዲያ የለም። እሺ እሺ
ዜሮ ዘጠኝ አስራ ሁለት አስራ ሁለት ሀያ ሰባት
ሀያ ሰባት
አርባ ሰባት ሀያ ዘጠና ሰባት አርባ ሰባት ዘጠና እሺ ልደውልለትና ምን ላይ እንደደረሰ ልጠይቅሽ።
አዎ ጠይቁት። እሺ እሺ እሺ